hello
hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ካርድ ዛሬ ቆርጬ በልቼ ነበር፣ ትላንት የትላንትና ትኬት
okay ከዛ
እና ተ- ቴሌግራም ላይ ሳ- ሳየው እንትኑን ID ውን ነግራች ሳየው right win ይላል።
እሺ እዛ ወስጄ ደግሞ ስሰጣቸው win ሚል አልመጣም ብለው ከለከሉኝ ገንዘቡ። እንዴት ነው ማድረግ የምችለው?
እ፣ check እናድርገው እ፣ ት- cashier code ኡን ንገረኝ የት- እሺ እሺ፣ አንዴ
እሺ
የቱ ነው? ይሄ ነው። ሁለት ሲ
ሁለት ሺ ስምንት ስድስት ስምንት ስድስት ዘጠኝ ሰባት
okay ረጅሙን ነው እየነገርክኝ ያለው አ ከስር ከስር አለ እ፣ cashier code የሚል አለ barcode አለው አይደል barcode ኡ ስር cashier code የሚል አለ እሱን ነው የምትነግረኝ
እሺ እሺ አስራ አንድ እሺ
ሀምሳ እሺ ሰባ አምስት አርባ አንድ
እሺ እንዴ ሌለና እነግርሃለሁ እሺ
okay ቺፓን ነበረ የቆረጥከው አዎ ችባን ነበር የቆረጥኩት አሁን win እ፣ ሆኗል አራት መቶ አርባ አንድ ብር
እኮ ምን ሆናል?
ገብቷል already ገብቷል እነሱ account ላይ እንደዚህ ካለ ይገባል system ኣቸው ላይ ብሩን መስጠት ነው ያለባቸው እሺ አሁን ልሂድ ታዲያ ልሞክር።
አዎ ሞክር እሺ እዛ ሆነ ደውልልን እሺ ማ- እንትን የማይሉ ከሆነ እሺ እሺ okay እሺ አይ፣ እሺ እናመሰግናለን።
እሺ እሺ መልካም መልካም